አለው አለው hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ Flintstone Homes ነበር የምደውለው።
አቤት አቤት።
ከ Flintstone Homes ነበር የምደውለው። ከዚህ በፊት ስለ አክሲዮን ጉዳይ አውርተን ነበር።
አዎ አዎ አዎ ቢሮ እመጣለሁ ብሎ መጡ። እንዴ አያየው እኮ እዚህ ጋር
አሁን ስራ ላይ ነኝ። እባክህ ስላልተመቸኝ ነው።
አዎ፣ የት ጋ አዎ።
ነው ቦታው?
ቦታው ልደታ ቦሌና ገርጂ አለ። እሱ የት አካባቢ ነው?
ልደታ ነኝ።
በቃ ልደታ ከሆነ እኮ ቅርብ ነው። እዛው ልደታ የገ- መርካቶ የገበያ ማዕከል ላይ አዎ ያው ground ላይ አለን።
እሺ እሺ መቼ በቃ መምጣት ይችላሉ?
ቅዳሜ ቅዳሜ።
ጠዋት።
እሺ በቃ እስቲ ቅዳሜ ደውዬ እኔ ማስታወሶታለሁ።
እሺ።
መልካም ቀን።
እሺ ይስጥልኝ።